Hello ሰላም ጤና ይስጥልኝ ጭብጭብ
ሰላም ነው። እንዴት ነሽ?
እግዚአብሔር ይመስገን ሰላም።
order ነበረኝ እሺ የመቼ ነበር?
ትናንት ነው እደውልልሃል ተብለ ተብዬ text ደርሰውኛል።
እሺ ስልክ ቁጥር ይንገር።
ዜሮ ዘጠኝ አስራ ሰባት አስራ ሶስት እሺ ሀያ ሁለት ዘጠና ስድስት
ዜሮ ዘጠኝ አስራ ሰባት ነው ያሉኝ ስልሳ ሶስት ሀያ ሁለት ዘጠና ስድስት አይ አስራ ሰባት አስራ ሶስት ሀያ ሁለት ዘጠና ስድስት
አዎ ወጥቶሎታል። አዎ ይደወልሎታል። driver ኡ ሲደርሱ ይደውላሉ። አዎ እና ደግሞ ማለት ነው ቲማቲም እያዘዝኩ ያለ ሁለት order ወስዶን
አዎ የሁለት ሰው እንትን ካለ በኋላ ሶስተኛ ላይ out of stock ብሎ ሳይቀበለኝ ቀረ።
ይቅርታ product እጥረት ስላለ ነው warehouse። ይሄ ብር ነው refund ይደረግሎታል። ብሩ 24 24 ሰዓት ሲሞላው
አ፣ ብሩ ይመለስሎታል።
በቃ የተ- የቲማቲሙን refund እጥረት ስላለ ነው እሱ refund ይደረጋል። እሺ እሺ እና እናመሰግናለን። እሺ።
ችግር የለም። እሺ፣ እሺ።